hello ጤና ይስጥልኝ Best Bet
አብሮ ስትልኝ እንትኑ ቲኬቱ እንዳ- እንድታስለቅቁ ነበር።
እሺ cashier code ትነግረኛለህ አስር ሀያ
አስር ሀያ
ሰባ ሰባት ሰባ ሰባት ዘጠና ሶስት
እሺ የሙኒክ እና የበርሊን ወጪ ሆኗል
እ
ስለዚህ እ በመቶ ነው የተጫወትከው አይደለ አ እሺ update ሆኖልሃል አሁን winning ኡን እንትን እያለ ስለሆነ እሺ አሁን ነው update ማድረግ የጀመረው የሙኒክ ጨዋታዎችን እ system ኡ አ already void ሆኖ ወጥቷል አውጣውና odd ኡን void አ ሆኖ አውጣውና ቀሪውን አባዝተህ ከመደብከው ብር ጋር አባዛ ትንሽ ቆይቶ ያሸነፍከውን ይገባላል ወደ account
ስንት ሰዓት? እሺ እሺ እሺ